ሄሎ ደሞዝ እንዳይቀመጥ። አቤት አቤት።
ወይ ካስተመር ስራ ይሰራ ያልከኝም ማለት ነው። ከውስጥ ጋር ያሰውን በቃ እ?
ምግቡን ቤት መልሰውና ምግብ ቤት ልማለት አዎ መልስና ቆይ ቆይ ትንሽ ቆይ አንድ መስመር ላይ ጠብቀኝ።
እሺ
ኦስካር ኦስካር የለም፣ በቃ ምግብ ቤት መልሰውና መልሻለሁ ብላ አሳውቀኝ። እሺ ደሞዝ እሺ እሺ እሺ እሺ